domingo. ¿no?
Hello. Hello. Hello አቤት። አይ ፋኑኤል ነበረ። እንትኑን አላክልኝም በይ እስኪ ስልኩን አ- አጠገብሽ አለ እንዴ?
እሺ፣ አንዴ አሁን አውቀ ላናግረው።
ነው። እሺ እንዲያግ እሺ፣ thank you።
Hello አቤት አቤት። ፋኒ ያልደወለልኝም ወይ text አድርጊልኝና በእውነት እሺ፣ ሊያዘው እስኪ ፈለስ ታሪካል
አሁን እየደወልን ነው መሰለኝ።
ነው ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሰባት እሺ፣ ዜሮ ዘጠኝ ሀያ ሰባት አስራ ስምንት እሺ፣ ሀያ አምስት ሀምሳ ስድስት አምስት ሀምሳ ስድስት እሺ፣ ደውለታለሁ። እሺ።